ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቢጃ ኢትዮጵያ ነበር የምደውለው።
እሺ
እ፣ ከስድስት ቀን በፊት ለጥገና አስመዝግበ እንዴ በራሳችን ያቆምኩ አ፣ የመስመር ኃላፊው እርሱ አካባቢ ያለ መስመር ኃላፊ ደውለውልኝ ነበር አሁን አ እና እስካሁን ድረስ እንዳልመጣልዎት ነበረ ሲነግሩኝ የነበረው አ ሲያዋራቸው መስመሩ ተቋረጠብኝ እና አ- እዚህ ጋር እንደሚያሳየኝ ከሆነ እ፣ ጥያቄው ተላልፎሎታል። በእኛ በኩል ጥያቄውን አስተላልፈናል።
እሺ
አሁን የመስመር ኃላፊውን እያዋራሁት ነበረ እሺ
እና አልመጣላቸውም። እ፣ አ አልመጣ አ እ፣ ጀሞ አንድ ነው አይደለም የሚገኙት አ ጀማ አንድ እሺ ደንበኛችን እ፣ በእኛ በኩል እንዳስተላለፍን ለምን- ለመናገር ነው የደወልኩሎት።
እና አል- አልጠግንም አለው መጥተን አይጠግንም አስተላልፈናል አይደለም የወረፋም ጉዳይ ስለሚሆነው ደንበኛችን፣ እኛ ግን አሁን እኛም በተደጋጋሚ እያስተላለፍን ስለሆነ አ ይደውሉሎታል። ይሄ አሁን የደወልኩ በአስራ ሶስት ቤት አሁን የደወልኩሎት እ፣ ይሄኛውን ስልኮትን እ፣ እንዳይዘጉት አማን አልመጣም አለ አ መስመር ላይ በቃ እሺ እሺ ደንበኛችን መልካም ቀን